છવ્વીસ છવ્વીસ
ሄሎ ሬሳ ቤኔ ነብይ
ሪታ አንዴ ፒን አድርግልኝ።
እሺ ስንት ነው ወርደን ነበሩ
ዜሮ ስምንት ማን ነው ሰማንያ ዘጠኝ ዘጠና አንድ እሺ ከሀያ ሁለት ሰማንያ ዘጠኝ እንደራሴ ዘጠና
አራት ከሀያ ሁለት እንደራሴ ኮንዶሚኒየም የሚመጣ ነው። ካሳችን order ነበሩ ሰማንያ ዘጠኝ ዘጠና አንድ ነው
ሰማንያ ዘጠኝ ዘጠና አንድ አዎ ማን ነው ስምህ ጸደቀ
እሺ አይልሃለሁ ጸደቀ
እሺ